አስነክቶሽ አመልሽ ካላማረ ንትርክ ንጭንጮ ውሎ አድሮ ከከረረ በምን ብለው ጋሽ በምን ሰንደበቴ ከቶ እንዴት ትችላለህ ቢቀርስ መጎዳቴ እንዴት ይዘልቃል እንዴት ኧረ እንዴት ይዘልቃል አብሮ መኖሩም ያብራል ቆርጦልኛል ልቤ ዛሬ ሰው ደረሰው ካንቺ አብሮ መኖሩ ሐዘን ካወረሰው መጓዜ ነው ልሂድ ሰው ልሁን እንደ ሰው መጓዜ ነው መሄዴ ለዚያ በቃኝ እንደኔ ደና ሰው ልጅ ብያለሁ ላታገኝ ሄጃለሁ መጓዜ ነው መሄዴ ለዚያ በቃኝ እንደኔ ደና ሰው ልጅ ብያለሁ ላታገኝ ሄጃለሁ ውበትሽ አስመክቶሽ አመልሽ ካላማረ ንትርክ ንጭንጩ ውሎ አድሮ ከከረረ እንደምን ብለው ጋሽ በምን ሰንበቴ ከቶ እንዴት ትችላለህ ቢቀርስ መጎዳቴ እንዴት ይዘልቃል እንዴት ኧረ እንዴት ይዘልቃል አብሮ መኖሩም ያበቃል በፍቅሬ ያመንኩሽ ስልሽ አካላቴ ባዘን ከናወጥሽው የፍቅር እምነቴን ዛሬ እንደምን ላውጣው ጸጸት ልካንጀቴ መጓዜ ነው መሄዴ ለዚያ በቃ መንደዴ ደና ሰው ልጅ ብያለሁ ላታገኝ ሄጃለሁ መጓዜ ነው መሄዴ ለዚያ በቃ መንደዴ ደና ሰው ልጅ ብያለሁ ላታገኝ ሄጃለሁ መጓዜ ነው መሄዴ ለዚያ በቃ መንደዴ ደና ሰው ልጅ ብያለሁ ላታገኝ ሄጃለሁ